Hello? hello ለውጤ ነሽ?
አብሮ ይስጥልን። ሰላም ነው
ሰላም
አለን። ትናንት ተደውሎልኝ ነበር በዚህ እንትን
በዚህ ቀይ ስልክ ስር- አ ቀይ ስር ሶስት ኪሎ አዘሻለሁ ብለሽ እሺ፣ ተጠይቀሽ ነበር።
እ፣ ምን order አድርገው ያልመጣሎት
አ ሶስት ኪሎ ቀይ ስር ተከፍሎበት order አደር ተደርጎ አልመጣም እና ትናንትና ስትጠይቅኝ የጓደኛዬ ነው እና- አልመጣሉትም?
አዎ የጓደኛዬ ነው። እኔ ማረ- order ማድረጓን ስላላወቅኩ በእኔ ስልክ ነሮር ያደረገችው ከዛ ከፍላ ነሯል አላወቅኩም። እና ትናንትና ስጠይቅኝ አደረ- አዘሻለሁ ስትይኝ አላደረግኩም አልኩሽ።
okay አላየች ናት create ያደረገችው አሁን አዎ።
እርሱ በደው አዎ አዎ እና እኔ- ሶስት ኪሎ ነው።
አዎ እሺ ስለዚህ ለነገ ላስተላልፍሎት ዛሬ ያው አዎ አዎ ስላልመጣ የት ነው እሺ።
location ኑ?
እ፣ ፈረንሳይ ፈረንሳይ።
ጉራራ።
እሺ እሺ ነገ እንልክሎታለን። መልካም ቀን።
አሚን ቻው።
እሺ ቻው።